hello
ይመስልኝ እግዚአብሔር ይመስገን። ምን ልታዘዝ?
text እየገባልኝ ነበር እና ብር እየወሰደብኝ ነው። stop ብዬ ልልክ ስል በዚህ ደውዪ አለኝ።
እሺ አንዴ መስመር ላይ ጠብቂኝና እኔ ያቋርጥልሻለሁ።
አይ እሺ፣ ስልክ ቁጥርሽን ንገሪኝ።
እሺ፣ ሰላሳ ስምንት እሺ ስልሳ ስድስት
እሺ አስራ ስድስት አርባ ዘጠኝ
እሺ፣ መስመር ላይ ጠብቂኝ።
እሺ
ደንበኝነቱ ተቋርጧል።
እሺ እሺ
እሺ